hello
ወይ ጤና ይስጥልኝ።
ሰላም ነው።
ሰላም እንዴት ነህ? ከቤት ቤት ነው የምደውልልህ። ና ቴሌግራም ላይ እያወራን ነበር።
አዎ እሺ።
ትንሽ አልተግባባንም መሰለኝ።
እኮ የኔ ችግር ነው ወይ ብዬ እኮ ነው አይ አንተ ችግር ነው እኮ አይደለም ያልኩ።
እኮ ታዲያ ሀያ አራት ሰዓት ቆየሁ እኮ አለ እኔ ከህጉ እኮ ወጥቼ ያደረኩት ነገር የለም።
ትክክል ነህ እኮ
ታዲያ ምን ያህል ሰው መንገላታት እ እ
ሰው ማንገላታት ምን ያደርጋል? አሁን እኮ ይሄ ከቀን ጀምሮ ነው እኮ ሲጻጻፍ የነበረው።
አዎ ይቅርታ በጣም እኔ ለፕሮቫይደሮቹ አሳውቄልሃለሁ። የእነሱ መልስ እየጠበኩ ነው። አሁን ራሱ ሶስቴ ነው ምናምን ነው ያሳወቅኩልህ እኮ
እኮ ታዲያ ምንድን ነው እንደዚህ? ይሄ እኮ እኔ እኮ ወይ አለም እሱን ብቻ ማውጣት ነበር መጀመሪያ ላይ ስመርጥ ማለት ነው።
አ እ ማውጣት ስመርጥ ወይ መከልከል እኮ ነው። ከዚህ ይከለከል የለሽ አንዳንዴ
አዎ ግን ምን መሰለ ማቹ ቦይድ ነው ቦይ- ቦይድ ነው ትኬቱ አይደለ? ቦይድ መሆኑ እኮ አይቀርም እኮ ትኬቱ። አንተ አሁን አዎ።
ቦነስ ሪፈንድ ቦነስ ነው አይደል? ትኬቱ ለ- ለ refund bonus ነው የፈለከው።
አዋ እኔ አሁን ይህን ሁሉ ሰዓት
አዎ ይቅርታ እንጠይቃለን። በጣም ለሱ በጣም ይቅርታ እንጠይቃለን። እኔ ግን የተቻለኝን እያረኩልህ ነው። አሳውቄልሃለሁ። የእነሱ መልስ እየጠበቅኩ ነው ያለሁት still ነው። ትንሽ እኮ መታገስ ከቻልክ እ፣ ይታረምልሃል። ማለት አሁን ላይ እ፣ የእነሱን respond ነው እየጠበቅኩ ያለሁት።
ሀያ አራት ሰዓት እኮ አልፎታል። አ?
አዎ ታዲያ እስከ መቼ ነው የምጠብቀው እዚህ በኋላ ወይስ የመጀመሪያ ነው? ኤክስ ከሆነ እኮ መሆን ማድረግ ነው ምንም ሰው ማንገላታት ያስፈልጋል።
አዎ እኮ በጣም ይቅርታ፣ ለሱ ደግሞ በጣም ይቅርታ ጠይቄያለሁ።
እና አሁን ምን ይሻላል?
አሁን void ሆኖልሃል። check አድርገው። ለማንኛውም
እሺ አይ በጣም
ሁለት እ፣ ሁለት ሁለት match ነው void ያለው አይደለ? አንድ ማለት loss እና ሁለት ma- ሁለት match አንዱ postpone እንደሆነ
እኮ postponed የሆነው game በሀያ አራት ሰዓት ውስጥ ካልተካሄደ void ነው የሚሆነው። አሁን ግባና አልፏል ያው እኮ ትኬቱ እኮ void ይሆናል። እንደዛ ሲሆን loss እኮ እኮ አይደለም void ይወጣል ነው ይወጣል ማለት ነው ፖስቱ።
ይወጣል። አሁን ሁለት game ወጥቷል። ከዛ አንድ ሎስ አለ። ግባና አሁን ቼክ አድርገው ትኬቱ